ሄሎ ጤና ይስጥልኝ መለታዘዝ ቴሌቪ ሄሎ
አቤት መለታዘዝ ቴሌቪ
ቴሌዊና
አዎ
እኔ ይሄ ሳንቲም ሲሞሉ እኮ ሁለት ሶስት ወይን አስር ቆርጣሚ ነው።
እሺ አንድ የመስመር ላይ ጠብቁኝና ልይለው እሺ
አዎ የቴሌ ብርም አልተመዘገብኩ ተመዘገብኩ እያለ ነው ስልኩ ማለት ነው።
ዜሮ ዘጠኝ ስልሳ ስድስት አስራ ሶስት ሰማንያ ሰላሳ አራት ነው ስልክ
የእኔ ስልክ ዜሮ ዘጠኝ ስልሳ ስልሳ ስድስት ነው። አዎ መጨ የመጀመሪያ ስልሳ ስድስት ስልሳ ስድስት
አዎ አስራ ሶስት አዎ ሰማንያ ሰላሳ አራት አዎ አዎ እሺ እሺ ደንበኝነት ቆይቷል ከተቋረጠ። እሺ አቋርጠውታል።
እ
ቆይቷል አላቸው።
ካቋረጡት ቆይቷል ቆይቷል።
በቃ እንትን አራት ቀን ይሆነዋል።
አራት ቀን ሆኖታል።
አዎ የቴሌ- የቴሌ ብርም አለ እያሉ ነው።
ቆይ አንዴ መስመር ላይ ጠብቁኝ። ያው ደንበኝነቱን አቋርጠውታል። እሺ
የቴሌ ብርም አዎ ቴሌቪ ቴሌብር ሳይሆን ቴሌቪ የቴሌ ብር በስንት ነው የሚደወሉት?
መቶ ሀያ ሰባት
ደውል ከደውልኩ እጠይቃለሁ ታዲያ። እሺ፣ እናመሰግናለን።
አሜን